ሰላም ጤና ይስጥልኝ። ትክክል hello ጤና ይስጥልኝ። እመቤት እግዚአብሔር ይመስገን።
ደህና እንትን group create ማድረግ ፈለኩኝ፣ ግን እሺ።
በቃ ባየው ባየው ሊመጣልኝ አልቻለም።
ምኑ ነው ያስቸገሩት?
ይኸውልሽ አሁን group create ለማድረግ product detail page ላይ ይላል
product ኡን ያሳዩታል አይደል? መጀመሪያ ላይ አሉ። አሁን product ኦች ከዛ product ይታዩኛል።
ከመረጡ በኋላ create group የሚል አይመጣም።
አሀ ገና product ኦችን እየመረጥን እየመረጥን ነው። አሁን ብዙ product መምረጥ ከሆነ ለእያንዳንዱ product group create አደርጋለሁ